ጤና ይስጥልኝ ዋሽንግተን ህክምና ማዕከል ጤና ይስጥልኝ እመቤት።
አቤት።
እም፣ አሁን ደውዬ ነበር፣ ይቅርታ ደ- ድጋሚ ደወልኩኝ።
እሺ ስለ MRI ስለ ጉልበት MRI ጠይቄ ነበረ። አንቺ ነበር ያገኘሁት?
አዎ
okay እ፣ ለሁለቱ ጉልበት ነው አይደል ያልሽኝ? አምስት ሺ ስምንት መቶ ዘጠና ያልሽኝ? አልሳሳት፣ ይቅርታ አዎ with contrast ነው ያልሽኝ አይደለ?
with contrast ይጨምራል ሶስት ሺህ ስድስት
እ፣ አሀ፣ በአምስት ሺ ስምንት መቶ ዘጠና ላይ አዎ
እሺ። without ሲሆን
አምስት ሺህ ስምንት መቶ ዘጠና okay፣ እሺ። አመሰግናለሁኝ።
እሺ እሺ